ጤና ይስጥልን።
አሁን ብርሃን ኢንሹራንስ
እሺ
ዘጋሽብኝ። አሁን እንትን እያልኩሽ
ይቅርታ አባት እያወጣሁልህ ሰላም እሺ ብር- ብርሃን ኢንሹራንስ አይደል ያሉ?
አ ብርሃን ኢንሹራንስ አዎ።
እሺ የያዙ ዜሮ አስራ አንድ አምስት
ዜሮ አስራ አንድ አምስት ቆይ ሀምሳ ሰባት ቆይ ዜሮ አስራ አንድ አምስት
ሀምሳ ሰባት አስራ አንድ አምስት ሀምሳ ሰባት ሰማንያ አምስት ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት እሺ
እሺ ተቀያሪ ልስጠት